Hello ኃይሉ ምን ሆኖ ነው የቀብ- የቆየብህ እስካሁን?
ወረፋ ነው ጭራሽ እናንተ አሁን ነው እንዴ የምታሳውቀው? በአንድ ሰዓት ከምናምን ነው ምን ያልሽ?
በአንድ ሰዓት ከምናምን ነው እንዴ የምታሳውቀው?
መቼ እኔ ጋር ከ- ገና ይኸውልሽ እኔ ጋር ስንት ደቂቃ አለ ይመስልሽ?
እህ
አስራ አምስት ደቂቃ ነው የሚያሳየኝ እኔ ጋር ማለት ነው።
Okay እሺ እሺ እሺ
የሞተረኛ ነው አስራ አምስት ደቂቃ ነው እያሳየኝ ያለው እኔ ጋር ማለት ነው።
እሺ እሺ እሺ ኃይሉ እሺ መልክ ስለቆየብኝ ነው ችግር የለውም እሺ
እሺ ም- ልጠብቅ ወይስ?
አዎ ከቻኑ ቤተሰብ አንወጣም ጠብቀን ነው የምንሰራው እሺ እሺ እሺ